ጤና ይስጥልኝ አርፍቴ ረዲት ነኝ። እባክዎ መልእክቱ?
ቅድም የላኩልሽ ልጅ ነኝ እና እሺ
መልስ መለሱልሽ?
ይሰማል ደንበኛችን?
ይሰማል። hello መስመር ላይ ያሉ አለሁ አለሁ
መስመር ላይ ያሉ ደንበኛችን አለሁኝ። አይሰማም?
እሺ እሺ
ቅድም የላኩልሽ ልጅ ነበርኩኝ።
እሺ ደንበኛችን ስሙትን ይንገሩኝ።
አሁን ቴሌግራም ላይ ላኩልሽ የለም?
እሺ Hello?
ደንበኛችን ይስ- ይሰማኛል።
አዎ ቴሌግራም ላይ ልኬልሽ ነበር እኮ።
እሺ ደንበኛችን ደርሶናል። ለሚመለከተው አካል አስተላልፍልዎታለሁ።
እም፣ ምላሽ እየጠበቅኩኝ ነው።
Okay ብሩ እዛው ላይ እንዳለ ነው ያለው አይደለ?
አዎ ደንበኛችን እስከሚስተካከል እ፣ ይጠብቁ ደንበኛችን።
እኔ የምልሽ ወደ ቴሌብር account ይሄዳል እንዴ? እ፣
አይ ደንበኛችን ወደ ተጫወቱበት betting site ነው የሚመለሰው። ወደ ሁሉ ስፖርት ነው የሚመለስልዎት።
እሺ እንጂ እም፣ በሳ- በአሪፍ ፔይ አውጥቼ ማለት ወደ አሪፍ ፔይ transfer ሳደርግ ወደ ቴሌብር አይገባም።
አዎ አሁን እ፣ በመሀል ስለቀረ ጉዳዩንም ስለነገሩ ወደ ሁሉ ስፖርት እንዲመለስ ነው የሚሰሩት።
እሺ አመሰግናለሁ።
እሺ ምንም አይደል። መልካም ምሽት።
እሺ እናመሰግናለሁ።